ሌላው ሁለት ስፖርት ነው ባኮ የምንረዳው።
እንትን ያልተለቀቀ ጨዋታ ነበረ።
እሺ
ቺሊሊ
የትኬት ቁጥሩን ይዘዋል?
አዎ የትኬት ቁጥሩን ይዤዋለሁ።
እሺ እንገሩኝ።
ሀያ ሁለት ዜሮ ዘጠኝ
እሺ ሰላሳ ሰባት
እሺ ሀያ አምስት
እሺ ሰላሳ አንድ
በኦንላይን ነው
አይደለም በኦፍላይን
በወረቀት ነው።
ታስተላልፍ